hello አቤት ሰላም ዋልሽ የኔ ማቤት?
ደህና እግዚአብሔር ይመስገን።
እ ቅድም ደውለሽልኝ ነበር ጀማ ማይኒንግ
እሺ አዎ፣ ሌሎች ልጆች ይሆናሉ የሚደውሉት እ፣ ነው። አዎ እንትን እሺ፣ በ manual አሳውቀን ነበረ።
እህ፣ አሁን ባንክ ሄጄ እ፣ ከኛ ጋር ሄደዋል አሉ
እሺ እና በዚህ በ account ኡ check አድርጉት አሉኝ። ገብቶ በቃ ከሆነ ዛሬ እናንተ- ነው አይደለም ከትላንት እ?
ወዲያ ነው የገባው።
እና ዛሬ የለም ተብላችሁ ነው ታዲያ?
ዛሬ የለም አሉና አሁን ሄጄ ባንክ እ፣ እ፣ አናገርኳቸው።
እሺ ሳናግራቸው እ፣ አረ ከኛ ጋር ሄዷል አሉ እና በቃ በዚህ ሰባት ተኩል ደውይልኝ ይልኩልኛል። አሁን ሰባት ተኩል ነው መልከው ስላሉኝ National Bank አሀ እሱ ላይ አሉ እናየዋለን። አዎ እንደዛ አሉ። እሺ ነው ማለት እሱ ላይም ካለ ማለት ነው። እሺ